ጤና ይስጥልኝ ሁሉ ስፖርት ባክዎ ምን ልርዳዎት?
አይ ቴሌብር ገንዘብ ማስገባት ፈልጌ ቴሌብር አይሰራም። ምንድን ነው እዛ ገዛ ውስጥ የለም።
ስልክ ቁጥር account ብር አሁን technical ችግር ስላጋጠመ በምሰጡት የቴሌግራም የቴሌብር account ብር ገቢ ካደረጉ በኋላ
OK የገቢ ያደረጉበትን ደረሰኝ screenshot አድርገው ከሁሉ ስፖርት ሙሉ ስምዎትና ከስልክ ቁጥሮች ጋር አንድ ላይ ቴሌግራም ላይ ልኩልናል። እኛ ደግሞ ገቢ እናደርግልዎታለን ወደ account ዎ
OK እሺ እሺ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት ፍትሐ አምላክ ማርዬ
እሺ እዛ ለእንትን ይስተካከላል ወይስ ምንድን ነው ግን?
ያ እስኪስተካከል ድረስ ነው ይሄ አማራጭ የሰጠሁት ደንበኛችን።
እሺ እሺ አመሰግናለሁ።
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትሐ አምላክ ማርዬ። የቴሌግራም ደግሞ ልስጦት፣
የቴሌግራም
ስልክ ቁጥር ልስጦት የያዙ
ሀስ ሀስ አኮን ካለ እሺ አንዴ ይቅርታ። እሺ ንገሪኝ ንገሪኝ። እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት
እሺ ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት በዚህ ቴሌግራም ደግሞ ይላኩ screenshot እና ስሞች ስልኮትን።
እሺ እሺ አመሰግናለሁ።